Hello? Hello? Hello አቤት ሰላም ጤና ይስጥልኝ። ቴሌቪዥን አለ ምን ልርዳው?
ቴሌዊን ቲኬት ቆርጫው ነበር።
ለመጠቀም ለመጫወት ፈልገው ነው።
አዎ አዎ ቆርጫው ነበር። አሁን ደውሎ ምን መመሪያ ተከትዬ በመመሪያው ደውያለኝ።
እሺ ኮከብ ዘጠኝ ሰማንያ አምስት መሰላልተው ይደውሉ።
ምን ምን ኮከብ ዘጠኝ ሰማንያ አምስት መሰላልተው ይደውሉ። መጀመሪያ
ኮከብ ዘጠኝ ሰማንያ አምስት አቤት
ኮከብ ሁለት ዘጠኝ ሰማንያ አምስት
ሰማንያ አንድ
አቤት እሺ፣ ኮከብ ዘጠኝ ሰማንያ አንድ ነው አይደል?
ሰማንያ አምስት አምስት እሺ መሰላል ብለው ሲደውሉ ሶስት ቁጥር ላይ ለመጫወት የሚል አለ። ለመጫወትን ሲጫኑ ጥያቄና መልስ እድሎት የሚሞክሩ የሚል አለ። መርጠው መጫወት ይችላሉ game ኦቹን። Hello
እሺ እሺ፣ ተግባብተናል ተግባብተናል።
እሺ game ኡን ይዩትና ግልጽ ያልሆነ ነገር ካለ ደውሎ መጠየቅ ይችላሉ።
እሺ፣ እሺ፣ አመሰግናለሁ።
መልካም እድል። እሺ
እሺ።